ጤና ይስጥልኝ። ሰላም ነው የዋኮም ለርዶ
አሎ ማሂ
ጤና ይስጥልኝ።
አብሮ ይስጥል። እንዴት ነሽ?
እግዚአብሔር ይመስገን።
ለምንድን ነው ገ- ገ- ገንዘቤን ማታስገቡልኝ? ለምንድን ነው?
አመት ትናንት ሰው ነው ሪፖርት የነበረው?
አዋ ሪፖርት አድርግ ብላችሁኝ ሪፖርት አድርጌ ስልክ ቁጥሬን፣ ስሜን ሪፖርት ያደረኩበትን ስክሪንሻት ልኬ ይኸው እስካሁን አላካችሁልኝም። ለምንድን ነው ልከሳችሁ እንዴ?
ደንበኛችን ይህን delivery ጋር ያጋጠመን ችግር ስለነበረ ነው እየታየሉት ነው። በእኛ እኮ እንደዛ በኩል ከምን- እንደዛ ካልሽኝ እኮ ቆየሽ ማይ። ትናንት እኮ ነው እንደዛ ያልሽኝ፣ ሁለት ሰዓት ተምሽቱ።
ይገባኛል። ደንበኛችን ስለተፈጠረው መ-
እህ ይታይሉት እና በእሱ ምክንያት ብዙ ወረፋ ስላለ ነው
ቆጠራ።
በእኛ በኩል እናሳውቁታለን።
አይ በቃሽ፣ ጥሩ አ ገንዘቡ ምናምን እኮ አይደለም፣ ግን ለምን እንደዛ ይሆናል? መጫወት ባለበት ሰዓት የለብን እንደዛ ሲሆን እኛ ከና ለ- ለእናንተ ነው ሪፖርት የምናደርገው ከእናንተ ውጭ እናንተ መ- ወዲያውኑ መፍትሄውን ካ- ችግር ካልፈታችሁልን ምን ያደርግልናል ታዲያ? እኛን?
ልክ ነው ደንበኛችን ያው በጣም ብዙ ሰው ስለሆነ ነው በወረፋው ት- ተስተናግዶ ይል- እንትን ይስተካከልለታል።
አየሽ፣ thank you
እሺ መልካም ቀን። እናመሰግናለን።